ሄሎ ጤና ይስጥልኝ።
ሄሎ
ሄሎ ደህና ነሽ? ቤቴል ቤቴል ነሽ ሄሎ፣ ምን አሉኝ?
እ?
ምን አሉኝ?
ቤቴል ነሽ ወይ?
አዎ፣ ቤት አለኝ።
እንትን ቦሌ ደርሼ ደውላልኝ አንድ ሰዓት በላይ ሆነኝ ቁጭ ብዬ እየጠበኩ ቆዩ እንዴ?
እ?
ቆዩ እንዴ? እዛ ከደረሱ ምን አልሽኝ?
ከደረሱ እዛ ቆዩ።
አዎ ደወለችልኝ ጠብቂኝ አለችኝ ቁጭ ብዬ እየጠበኩ ነው ማርቲና ቤቱ ጋር ነኝ።
ላድርግሎት። አይ እ?
ወታለች። check ላድርግሎት። check ላድርግሎት።
ቶሎ ይጅላት ብለሽ ደውይላት ስልኳ ደግሞ እምቢ አለኝ እሺ፣ እሺ፣ እሺ።